ሄሎ፣
አቤት
ሰላም ነው?
ሰላም።
የያሪስ መኪና አይቼ ነበረ ቲክቶክ ላይ ኮምፓክት እም?
ኮምፓክት ስምንት መቶ ሺህ ብር አለበት የሚል አዎ አለው
አለ።
አዎ
ስንት ነው አጠቃላይ እንትኑ?
ሁለት ሚሊዮን ለእናንተ ስንት ነው? እም?
ሁለት ሚሊዮን ሁለት መቶ ሀምሳ ሺህ ነው አጠቃላይ ዋጋው። አንድ ካራት ይፈልጋል በካሽ
በካሽ አንድ ነጥብ አራት አዎ
የቀረው የባንክ ነው ስምንቱ።
አዎ ወለዱ ምናምንስ እንዴት ነው?
አስራ አምስት ነጥብ አምስት ነው
እሺ
በሶስት አመት ነው የሚከፈለው።
okay። በየ- የወሩ ስንት ነው የሚሆነው ማለት ነው? ሰላሳ ሁለት ሺህ እ?
ወደ ሰላሳ ሁለት ሺህ አምስት መቶ አካባቢ
እሺ እሺማ፣ አመሰግናለሁ። ቦ- የት ነው አድራሻችሁ ግን?
መስቀል ፍላወር መስቀል ፍላወር እኮ ምኑ ጋር?
እ፣ ናዝራ ሆቴል ፊት ለፊት
እሺ ምን ብዬ ልምጣ? ምንድን ነው እንትና?
ማሊባባ መኪና መሸጫ
እሺ እሺ፣ እዛ አካባቢ አመሰግናለሁ።
ስትደርሺ ደውዪልኝ።
እሺ